ወንዳለ አረ በሶስት ምት ጀመረ ወንዳለ እንዴት ይስማማሉ ጀመረ ወንዳለ ነጋሪትና አንገት እስክስታ ዳንኪራ ዜማ መቸግሮት በቸና ደብሮት ዋሽራ አስተምሮት እያናናን በተፋሬ ሱሪ እያናናን ጀንቦላ ለዋት እያናናን አርፎ አርፎ ለወጣው እያናናን መሾፍ ለዋለት እያናናን ዝናብን በልቷታል እያናናን ይተካለች እያናናን ያስታውቅበታል እያናናን አሸበልን ያነቱ አትርሱኝ የሚለው የሰራ ገላጡ አትርሱኝ የሚለው የሰራ ገላጡ ጎጃም ደብረ ማርቆስ ጎዛም ነው ቤቱ ጎጃም ደብረ ማርቆስ ጎዛም ነው ቤቱ እንደ አገር ውሃ እንደ አባይ ጅረት እንደ አገር ውሃ እንደ አባይ ጅረት ፈሰሰለት ልቤ እሱን ያየለት ፈሰሰለት ልቤን እሱን ያየለት ናናና ናናና ናናና ናናና ናናና ናናና ጀመረ ዋንዳለ ጀመረ ዋንዳለ አንዳለ ዘለለ አንዳለ ዘለለ አንዳለ ዘለለ ጀመረ ዋንዳለ ጀመረ ዋንዳለ ደረበ ጉዳውን ጀመረ ዋንዳለ አነሳ ጓንዲውን ጀመረ ዋንዳለ እያጉረመረመ ጀመረ ዋንዳለ ዘለለ ጎራውን ጀመረ ዋንዳለ አኳኋኑን አይተው ጀመረ ዋንዳለ አሉት ጎጃሜ ነው ጀመረ ዋንዳለ ቢከተሉት ኩራት ጀመረ ዋንዳለ ቢያስከትሉት ጌጥ ነው ቢሻውም በክንዱ ቢሻውም በቤቱ አሀ፣ ያውለኝ እንግዲህ የእሱ ነው ግዛቱ አይ፣ አይ እያናናን ገንቦዬ ባዶ ነው እያናናን ያርፈሁ አልቀዳሁ እያናናን በመንፈስ በስጋ እያናናን ካንተ አልተለየሁ እያናናን በግራ ቀኝ ሸበል እያናናን በነፍሴ በነፍሴ እያናናን የት ኑራ እንደማጥል እያናናን ታውቀዋለች ነፍሴ አባ ኮስትር ብትል መዩን እጠራለሁ አባ ኮስትር ብትል መዩን እጠራለሁ በዲማ ብትለኝ ቦዛን እልሃለሁ በዲማ ብትለኝ ለዛን እልሃለሁ እኩል ለእኩል ሆነ ነገር ነገሬ እኩል ለእኩል ሆነ ነገር ነገሬ ወንዝ ወንዝ ይሁን አገር ሀገሬ ወንዝ ወንዝ ይሁን አገር ሀገሬ እናና እናና እናና እናና እናና እናና